arba ሱራሄል ሱራሄል አሁን ለምሳሌ ያልተቀበለችው ፕሮዳክት
ጌታችኖቹ ማማ ናቸው። አሁን እዛ ምናምን ጊዜ ለመደወል
ድንች አለማየሁ
ራሄልን አንተ ነው ያስገባት። የት አለ location? አሁን ብጽፍበት ያለ hello፣ ሰላም ጤና ይስጥልን።
ጤና ይስጥልን።
ራሄል ኖት።
አዎ ከቺፕቺፕ ነበር የምደውለው። ይቅርታ፣ ዛሬ ያልተረከቡት product አለ?
አዎ፣ ምን ድንች፣
እ፣ ድንች፣ ሽንኩርት፣ ቲማቲም።
ድንች፣ ሽንኩርት፣ ቲማቲም
አዎ ሶስቱንም ነው complain ያቀረቡት ቀን ላይ። ይቅርታ፣ አዎ፣ ምንም ያዘዝኩት አልመጣም።
በስንት ማለት ዛሬ ያዘ- ዛሬ የሚመጣ order ማለት ነው።
አዎ፣ ዛሬ የሚመጣ order ማለት ነው። ትናንት ያዘዝኩ።
በአስራ አንድ ያዘዙት። okay።
አዎ፣ ሽንኩርት፣ ቲማቲም፣
ድንች።
አቮካዶ አቮካዶ ድንች ነው እነሱ ዛሬ ያዘዝኩት ሌላ order አለ።
ነው ዛሬ በአስራ ሁለት ያዘዙት ሳይሆን በአስራ አንድ ያዘዙትን ነው እየነገርኩት።
ትናንት ያዘዝኩት። አዎ፣ አዎ ድንች፣ አቮካዶ፣ ቲማቲም፣ ሽንኩርት።
አዎ፣
okay እነዚህን አልተረከቡም።
አዎ፣
እም፣ አራት product ማለት ነው የትላንት።
አዎ።
okay ከ driver ኦችም አልተደወለሎትም።
አልደወለልኝም።
ይቅርታ። እሺ የት አካባቢ ነው location የሚመጣሉት?
ሀያ አራት
ቦሌ 24 አዎ፣ ሀያ አራት ኮከብ ህንጻ።
24 ኮከብ ህንጻ። እሺ አዎ።
ይመጣሉታል። እሺ መልካም ምሽት።
እሺ